Hello ወይ ምን አልሽ? አረ ይቆራረጣል። ወይ ወይ
ከግሪስ ጋር ይዘኸው የነበረውን order ታዟል፣ እየተሰራ ነው፣ እየደረሰ ነው፣ ይመጣ ብለኛል። ስለዚህ ሂድና ተቀበለው። እሺ
ታዲያ ምን ሂድ አልታዘዝ ምናምን እንደማቅ ነው እንሳደ
እኔ በስነ ስርዓት ደውዬባቸው ነበረ። እየደረሰ ነው፣ ወጥቷል፣ ይምጣና ይውሰድ ብለውኛል።
አረ እነዚህ እሺ እሺ፣ ለማንኛውም እኔ ነው የሚዋሹት ግን እሺ